አሎ Hello
አቤት ሰላም ጤና ይስጥልን። ዳግም አቤት ከዊፕላስ ድርጅት ነበር የምደውለው።
እሺ የእኛን መተግበሪያ ወደው ነበር አይደል?
አ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት እሺ አሁን እርስዎ የተመዘገቡት ዊፕላስ solution provider ላይ ነው እና ተጠቃሚ ደግሞ ከሆኑ ዊፕላስ solution user የሚለውን በማውረድ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉን። እንዲሁም አሸናፊ የሚያደርጉትን referral code ም ማግኘት ይችላሉ እዛ ላይ። Okay እሺ፣ አመሰግናለሁ።
እኔም አመሰግናለሁ።
እሺ መልካም ቀን።